እኔ ስለሆን ስፖርት በኮ የምንወደው
በጣም ነው እንትን የቴሌ ብር እንትና እየሰራ አይደለም ወጪ ለማድረግ አዎ ወጪ ማድረግ ፈልገው ነው አ እሺ ስልኮትን ይንገሩኝ በዚህ ስልክ ነው
አ በዚህ ስልክ ነው ግን አይሰራም እስካሁን ግን ሁለት ቀን ነው መሰለኝ አይሰራም
አዎ በሌላ ሜቴድ ልንጠቀም ስለሆነ እንደውልሎታለን በዚህ ስልክ
ኦኬ እሺ በቃ እሱ ቴሌ ብር ቀርቷል ማለት ነው አይ ለጊዜው እየተስተካከለ ስላልሆነ በባንክ አማራጭ እንድንጠቀም ብለን ነው እሺ እሺ አመሰግናለሁ